hello ጤና ይስጥልኝ ችግር hello
hello hello ጤና ይስጥልኝ ድምፅሽ ይርቃል። ይሰማል?
hello
ድምፅሽ በጣም
hello hello፣ አሁን አይሰማም አሁን ይሰማል። order ለማድረግ ፈልጌ ነበር። application ኗ ላይ የሆነ ትንሽ አወዛገበች። እንዴት ነው ምን?
ማስተካከል የምችለው?
ምን ነበረ አ፣ location ምናምን ነገር ልክ አይደለም አለኝ። ከዛ location ያስገባውለትኝ እሺ ከዛ house number ብሎ የታችኛው ላይ ደግሞ ምንድን landmark ላይ ምንድነው ማስገባት
hello ወይ ወይ location አስገቡ አይደለ አ፣ ከዛ በኋላ እቺ free delivery on የምትሏን on አደረጓት እሷን አላደረኩም። ከታች እሷን- ያለችው ሶስቱን ብቻ ነው የሰራኋቸው።
እኮ እሷን on ያድርጓት
እሺ እ- እሱ ያው መቶ ሀምሳ ብር እንዳይቆርጥቦት ነው OK ከዛ location ያስገቡ ማለት ነው በቃ መልካም።
እሺ ይሄ landmark ላይ ምንድነው ማስገባው
landmark አልገባኝም ከታች የሆነ ሶስት requirement ያቀርብልኛል። አንደኛው ላይ location አለ፣ ሁለተኛ ላይ ደግሞ house number ነው ምናምን ነገር የሚላለ።
home and office የሚለውን እሱ መርጠዋል አይደለ አዎ ምን ልበለው እሱን?
እኮ office ላይ ነው ወይስ home ላይ ነው order እያደረጉ ሱቅ ያሉት ውስጥ- ሱቅ location ነኝ እኔ።
ያስገቡት office ሱቅ ላይ ውስጥ ነው ሆኜ። አዎ ሱቅ ሆኜ።
ስለዚህ office ይበሉት ም- ከዛ office number ምን አሉ office number ራሱ ባለ አበራ አይጠይቅም መልካም እሺ።
እሺ እሺ እናመሰግናለን መልካም ቀን